hello ጤና ይስጥልኝ ክላስ ነኝ ቤት
hello hello፣ ይቅርታ እየተሰማ አይደለም።
እሺ አሁንስ አሁን ይሰማል።
እሺ እ ይቅርታ ከእንትን order ያዝኩኝ ታውቂያለሽ?
ከምን ገርጂ ከገርጂ ማብራት ኃይል ጠዋት ወደዛ ሰፈር ነበርኩኝ። ለዛ ይሆናል አሁን ወደ እንትን ወደ ነበር ምን ቦሌ ነበርኩኝ። አሁን ደግሞ
አንተ የምን driver ነህ ቆይ የት መገናኛ አካባቢ ነው የምትሰራው መገናኛ ወደ ሀያ ሁለት ወደ መገናኛ ነበር የምንሰራው። አሁን ጠዋት እዛ ነበርኩኝ። ስለ አሁን እዚህ ቦሌ ሆኜ ነው ገርጂ ገባ ታውቂያለሽ?
እ- እሺ number ኡን ትነግረኛለህ እሺ ሰባ ስምንት አስራ አንድ
order አልያዝክም አይደል?
አልያዝኩም ግን ማነህ ያው ጸደቀ ነኝ።
ይወጣልሃል ይወጣልሃል እሺ ጸደቀ ሰባ ስምንት አስራ አንድ አይደል አዎ አዎ ይወጣልሃል ከዚህ በኋላ ይኸውልህ እየተጠነቀቅክ አክሰር እሺ እሺ እሺ እሺ እሺ እሺ በጣም ነው የማመሰግነው።
ችግር ቀን የተባረከ ይሁን አቦ።
አሜን